Hello.
ሄሎ ሄሎ Hello.
ይመስል መንግስት ቤት
والله ሄሎ والله والله والله معك.
ሄሎ هلا هلا هلا አቤት አቤት ሄሎ
ያው በዚህ በይ ትናንትና የተላከ ብር ነበረ
እ እሺ አልገባም
እና አልገባም።
withdraw ነው
የትናንትና ነው። ትናንትና ማታ
እ deposit ነው
አዎ የተጫወትበት ከሆኑ በ CBE
አዎ ቴሌግራም ላይ deposit text ልከህልናል
ያ deposit text ቴሌግራም ላይ ልከህልናል hello በቴሌግራም ነው የምጠይቀው።
እ ቴሌግራም ላይ ሲቢኢ ሲስተም ችግር አጋጥሞት ነበርና ዲፖዚት ቴክስት ላክልን ቴሌግራም ላይ እና እናሳውቅልን
እና ሳውቁና ትናንትና ተልኮት በቃ አልገባም።
ቴሌግራም ላይ ልከሃል
አዎ ማን ልበል ቴሌግራም ላይ ስምህን
በአሸ ጊዜ ማን በአትኩ ድርፍ ጊዜ የምር አሸ ብሎ مرعف وقرن به ليبان ليبان ይባላል።
ሊበን አዎ
ሊበን ቢኤ ነው
ሊባን ማን ይባላል?
ነው ሊበን ብቻ
ሊባን ዩሱፍ ነይ
ሄሎ
አ አ
እ፣ አላገኘሁትም አንዴ ሊበን ብለህ ትልክልኛለህ ሊበን ብለህ ቴሌግራም ላይ ስምህን ላክልኝ
በዚህ አይደለም እኮ ስልኩ ሌላ ነው።
አዎ በዜሮ ሶስቱ በቴሌግራም ሄሎ
አ አ እ፣ ሊበን ነኝ ብለህ ጻፍልኝ አንዴ ይቅርታ
ሊባን ታትለው ቆርበ ኩላስ ያን ብለ ሊባን ብለን እንጻፈው አዎ አዎ ቴሌግራም ላይ ሊበን ነኝ ብለህ ጻፍልኝና አንዴ ሊል
እና አያነሱም እኮ ስልክም እነሱም እ? ማን እነ- እ፣ ቻፓ- ቻፓዎች ናቸው ቴሌግራም
ቻፓዎች ናቸው ቴሌግራም አያነሱም
እ፣ አያነሱትም ስልክ
እ፣ ቴሌግራም ላይ ማለት እያወራን እኮ ነው አለን ሄሎ
ሄሎ በቴሌግራም ቁጥር መደወል እኮ አይደለም ያልኩ
እነሱ ተውና አንቺን መመለስ ትችላለህ። እሱ ሌቦች ነው።
እነማን ሁሌ- ሁ- ሁላችሁ እንደዚህ ነው እኮ የጫወታበት ቦታው እንደዚህ ነው እኮ ሁሉ ብር የለኝም እሺ ቤት ብር ቤት ያጠፋል።
ቁጥርን እም፣ ቤት ቤት ብሩን ቁጥርን ይልካል።
ንገረኝ አንዴ ብሩ- ብሩን ይልካል፣ አይገበኝም፣ ይገኛል፣ እም፣ አይወጠኝም፣ አይወርድኝም። ምንድን ነው እንደዚህ?
እስኪ ቤት ቤት ቁጥርን ንገረኝ አባቴና check ላድርግልህ እሺ ዜሮ ዘጠኝ
እሺ ዜሮ ዘጠኝ እሺ
አይ እ፣ እ፣ ዜሮ ዘጠኝ አስራ አምስት አስራ አምስት ዘጠና ዘጠና
ሀምሳ ሀምሳ ስምንት ሀምሳ ስምንት ዘጠናው ያን ቁጥ- ያን ቁጥር ነው መ- መ- ማስወረድ ፈልገን ነበረና መጨረሻው ዘጠና ነው ሀምሳ ስምንት ዘጠና ነው አስራ አንድ አስራ አንድ መጨረሻው አስራ አምስት ዘጠና ሀምሳ ስምንት አስራ አንድ ነው አ
እሺ ስንት ብር ነው
እ፣ አራት መቶ ብር አራት መቶ አ ትላንት መቼ ነው ያልከኝ ቀኑ
እ የትናንት ማታው እ፣ ሰባት ሰዓት ምናምን ትላንት ማታ
አ
ሰባት መቶ ብር
እ ሰባት መቶ ብር ነው ያልከኝ አይደለ አይደለም አራት መቶ ብር አራት አራት መቶ መቶ ብር ብር እሺ አዎ።
እያየሁ ነው ትንሽ ጠብቀኝ አንዴ
እሺ ايش يعني ሶማሊ ሶማሊ ምን ንውድ ሶማሊ ንውድ ምና አዎ ወስኩኩ ያታዩ ማይ
መልስለት ሄሎ
ሄሎ በዚህ ሌላ ቤት ቤት ቁጥር አለህ እንዴ? በዚህ ቁጥር ምንም አላስተላለፍክም እኮ
ሳስተላልፈው ነበር። በ- አይደለም።
ሌላው ቁጥር- ሌላ ሌላ ቤት ቤት የምትጠቀምበት ቁጥር አለ አይደለ?
አዎ ሌላኛውን ንገረኝ። እዚህኛው ላይ የለም።
እሺ ዜሮ ዘጠኝ ዜሮ ዘጠኝ አስራ አምስት አስራ አምስት ሀያ ሁለት ሀያ ሁለት
ሀምሳ ስድስት ሀምሳ ስድስት አስራ ስምንት ግን ቴሌብር የለኝም። እሱም እኮ አልከፍኩም።
ቴሌ ብር እኮ አይደለም ያልኩ የቤት wow!
ቤት ቁጥር ነው ያልኩ።
ያው ነው ያው ነው ያው ነው የምጫወቱን ነበረ።
በዛኛውም በዚህ ሳምንት ምንም deposit ም withdraw ም አላደረክም በዛኛው ቁጥር account ህ ማለት ነው። እስኪ በዚህኛው ደግሞ check ላድርግልህ።
እሺ عقد الزرزور في الصري خور آه. ومدن صلى الله عليه hello
hello
አራት መቶ ብር በ SantimPay ነው አይደለ?
አራት መቶ ብር አዎ።
እሺ processing ላይ ነው እና ለሳንቲሞች አሳውቅልሃለሁ። hello
እ አሳውቅልሃለሁ። እሺ ለሳንቲሞች ሄሎ እየሰማኝ ነው።
አዎ ወላ
ትንሽ ጠብቀው እሺ አባቴ። processing ላይ ነው የሚለው እና ብዙ transaction ስላለ ነው የቆየብህ። inform አደርግልሃለሁ ከቆየ በኋላ ነው- ለሳንቲሞች።
ከቆየ በኋላ ነው የምትልኩት?
ይገባል። አዎ ከኛ ወጥቷል already ብሩ ሳንቲም pay ዎች ጋር ነው እና ለሳንቲም pay ዎች inform አደርግልሃለሁ።
እሺ እሺ እሺ እሺ ስለደወልክ እናመሰግናለን።
እሺ እሺ እናመሰግናለን።
እሺ አባቴ